እንትን ጃምቦ ቢት ነበር ሲቢ ብር አካውንቴ ላይ አንድ ሰላሳ አንድ ጊዜ አርባ እና ወደ ፊት አልገባም።
በዚህ ቁና ደንበኛ በዚህ ቁጥር ነው።
እሺ፣ እባክዎት መላይ ጠብቁ፣ ዝግብላት እሺ
መር ላይ ነኝ ደንበኛችን አለሁኝ። መር ላይ ነኝ። እሺ፣ ደንበኛችን ይጠሩ።
እሺ፣ እየጠበቁ ነው። እኔ
እሺ፣ ደንበኛችን አሁን ሙሉ ስንትን ይንገሩኝ።
ሱልጣን ትንሳ
እሺ፣ እሱ- ቢት ሙላ
እሺ፣ እዚህ ቁጥር የተጠሙ አይደለ ዜሮ ዘጠኝ ሀያ ሰባት ሀያ ሰማንያ ስድስት ሰላሳ ሶስት አ ሰላሳ ሰላሳ ሰባ ማለት መጨረሻ አ-
እሺ፣ ጃምቦ ቤት ምን ያህል ብር ነው?
እ እ እንትን ፖዝ እያደረግ ነበርኩኝ አንድ ጊዜ ሰባ ብር ነበር፣ አንድ ጊዜ እ ሶሳ ብር ነበር።
ዛሬ ነው ዛሬ አሁን እኮ እንትን ስንት ሀያ አንድ እስከ አሳ ደቂቃ
እሺ፣ ደንበኛችን የዘገብኩ ነው። ሌላ እ፣ በሚሰጡት ቁጥር
እሺ እ፣ የጠነሰቦትን በስሻት ይልኩልኝ።
ደውዬ ልያቸው አይ መጥ- መደብ ሳይሆን እ፣ ነው የሚልኩልን ስክሪንሻት ነው።
ስክሪንሾት እሺ እሺ ፈልጌ ትለብላ ዘጠኝ ዘጠኝ ሁለት የንዩ ነው ምን አዎ ምን የገባልን ስክሪንሻት ጋር አዎ ይልኩልን ዜሮ ዘጠኝ ዘጠኝ ሁለት
እ ቁጥሩ ሊያ አዎ የያዘኝ ቁጥር እሺ ዘጠኝ
ዘጠና ዘጠኝ ሁለት ዘጠኝ አስራ ሶስት
አስራ ስድስት አስራ ሶስት አስራ ሶስት አስራ ሶስት አስራ ሶስት ዜሮ አይደለም፣ ዘጠኝ ዘጠኝ ዘጠኝ ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አምሳ ሶስት በዚህ ላይ ነው አዎ በዘጠኝ ዘጠኝ ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት በዚህ ስክራቷን ብቻ ይልኩልን።
እሺ ከሴት ነው ከብር ነው ታስተላለፈ ነው ወይስ ከሴት ከቺ
ከሴት ብር ነው አዎ
እሺ ደንበኛ እሱን ይላኩ እሺ ወደሚመለከተው ክፍል እመራለሁ እሺ እሺ እሺ አሁን ቴሌግራም ላይ አዎ በቴሌግራም ይላኩ እሺ እሺ ትንሽ ሰውን እናመሰግናለን አገልግሎት የሀሳብ አስተያየት ካለው እሺ ግን